for calling Golden Tulip ሆቴል አለም speaking may I assist you ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ለመቶ ሰው የሚሆን press release መስጫ አዳራሽ ፈልገን ነበር የደወልነው።
marketing ላገናኙት አንዴ ቆይ።
okay።
sales marketing ሚሊዮን speaking can I help you ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ዊንታ እባላለሁ ከዊ ፕላስ ነበር የምደውለው።
ኬታለኝ ዊ ፕላስ ዊ ፕላስ yes። አዎ እሺ ለመቶ ሰው የሚሆን press release መስጫ አዳራሽ ፈልገን ነበረ።
እሺ ይቻላል።
okay ለ March seven ነው ቦታ።
እሺ እንችላለን።
ክፍት ነው።
አዎ okay ዝርዝር መረጃዎችን ለመጠየቅ ፈልጌ ነበረ። ኢሜይልሽን ወይ ትሰጭኝ እና ከማናጀሬ ጋር ማውራት ትችላላችሁ።
ምን አሉኝ?
ኢሜይልሽን ልትልኪልኝ ትችያለሽ። ያው እሺ፣ ዝርዝር research ኡን መረጃዎች ለመላክ yes እሺ እሺ ስልኬ ልስጥሽ እሺ ዜሮ ዘጠኝ ስልሳ ስድስት እህ አስራ አንድ አርባ ስምንት አርባ ስድስት
ዜሮ ዘጠኝ አስራ አንድ አስ- ዜሮ no።
ዘጠኝ ስልሳ ስድስት አስራ አንድ አርባ ስምንት አርባ ስድስት እሺ thank you።
እሺ thank you መልካም ቀን እሺ ልካለሁ።